ኦርደር ሰማንያቱ ስልሳ አንድ ከሰምት አይሰራ ሰማንያ ሶስት ስልሳ አንድ
ሰማንያ ሶስት ስልሳ አንድ ነው አዎ ሰማንያ ሶስት ስልሳ አንድ አዎ
ስልሳ አንድ ከስተመር ስልክ አይነት አዎ ክ- ስልክ አይ- አይሰማም ምን አይነት አይሰራም።
አዎ ማን ነው ስምህ?
ናት እሺ ናትናኤል እዚህ እናሳውቅልሃለን።
እሺ ማነሽ ስምሽ ላልሰማሁት ቅድስት ቅድስት ቅድስት እሺ ቅድስት
እሺ